ጤና ይስጥልኝ አስቴር ደሞ
ጤና ይስጥልኝ። ትናንትና ወደ ምንድን ነው ሁሉ ስፖርት transfer አድርጌ ነበር ከቴሌብር እሺ
አልገባልኝም።
deposit ለማድረግ ሞክሮ እንዴት አልገባለትም።
አዎ ሁለት ጊዜ አድርጌ ነበር፣ አንዱ ገባ፣ አንዱ አልገባልኝም።
እሺ ለማያስራ አስመዝግበው ነበር እኛ ጋር ደውለው።
አላመዘገብኩም።
እሺ ከቴሌብር ወደ ሁሉ ስፖርት ነው አይደል?
ከቴሌብር ወደ ሁሉ ስፖርት አዎ፣
ስንት ብር ነው ለማያችን?
አምስት ሺህ አምስት ሺህ ብር ትላንት ነው አይደል የሞከሩት?
ትናንትና አዎ፣ ማታ እሺ ስሞቱ አልበለመያችን ቸርነት ገብረስላሴ ይልማ
ይህ ቴሌብር ላይ የሚጠቀሙት ስም ነው አይደል?
አዎ ቁጥሬ ስልክ ቁጥሬ የተጠቀምኩት ዜሮ ዘጠኝ ሰባ አራት ካስፈለገ
ዜሮ ዘጠኝ
ሰባ አራት ሰባ አራት አርባ አራት አስር ሀያ አርባ አራት አስር ሀያ አዎ።
እሺ ለማያችን የመዘገብኩሎት ነው። መስመር ላይ ጠብቁኝ። እሺ በምነግሮ ስልክ ቁጥር screenshot ቱን ይላኩልን። ከቴሌብር የደረሱት screenshot text message አለ አይደል?
message ን አዎ አዎ እሱን screenshot ያንሱትና በምነግሮ ስልክ ቁጥር በቴሌግራም ይላኩልን።
እሺ
እሺ ያዙት።
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና አራት ዘጠና ሁለት ዘጠና ሁለት አስራ ሶስት
እሺ አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ።
እስክሪፕት እንዳንምለው screenshot ቱን ይላኩልን። ስምዎትንም ይጻፉበት እንድለየው።
እሺ እሺ ለማያችን ሌላ መረዳውስ ነገር አለ?
አይ የለም ይሄው ነው ስለ ደወሉ አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባለ አስቀምጡ። መልካም ቀን።
እሺ።